ሰላም ጤና ይስጥልኝ ቸብቸብ
ነው ጤና ይስጥልኝ። ቲማቲም ማዘዝ ገብቼ እምቢ አለኝ። out of stock እያለ ይመልሰዋል።
okay product ኡ ስለሌለ ነው እንደዛ የሚሉት።
ቲማቲም እንዳጠቃላይ የለም።
አዎ payment ፈጽመዋል ገና ነው?
አይ ገና ለማዘዝ ነበረ።
አይ እንደዛ ካሎት product ኡ ሲያልቅ ነው።
አ፣ ነገ ስለዚህ ነገ- ሳይኖረን እሺ።
ነገ check ያርጉት ካለ አሁን እንትኑ ይጠፋል እንትኑ ላይ
እሺ፣ ሽንኩርቱስ ይሄ የትኛው ነው? ኤልፎራ የለም አይደለ? ሰላሳ አራቱ ኤልፎራ ነው።
አይ አይደለም ይሄ normal ሆኖ የመካከለኛው ነው ABC ተብሎ አይደል የተከፋፈለው ከሶስት አዎ አዎ ይሄ ደህና የሚባለው ነው ቆንጆ የሚባለው ነው okay B የሚባለው መካከለኛ ነው እ፣ C የሚባለው ደግሞ ትንሽ ደቀቅ ያለ ነው
okay። እሺ በቃ ቲማቲም ሁሉም የለም፣ ሁሉም አይነት አዎ።
የለም።
አዎ okay እሺ፣ አመሰግናለሁ።
መልካም ምሽት እሺ።
አሜን። እሺ አመሰግናለሁ።